ወይ ውድ እሸምቼሻለሁ ብዬሽ ነው ይካተት ብለሽኛል ሁለት ካለው የሚቻል ይቻላል።
እሺ እሺ
መረጃ ሙሉ ይሁን ላኩ ቶሎ ጨርሽ። እሺ እሺ እሺ እሺ አዎ የምልሽ license ኮምፒውተር ነው ያላችሁ?
license ባለፈው አንድ አልሰራም ብሎኝ ነበረ። password አሁን አስገብተነዋል፣ ግን format መደረግ አለበት። አንድ እሱ አለ። አሁን ሁለት ነው ያለን የሚሰራ። አንዱ እምቢ አለ። እንትኑ ሄሎ፣ ሁለት ያለ ሁለት ብቻ ነው ያለን። አዎ
ሙዛሜን ደውሎልሽ ነበር ባለፈው?
አዎ አዎ፣ ለታ እምቢ ብሎት ነው። ለታ ራሱ check አድርጎታል፣ እምቢ አለ። format ከመደረጉ በፊት የነበረው license ሲሞከርበት ሌላ ላይ እየሰራ ነው እያለ እምቢ አለ።
አይ እኔ እኮ ነኝ የጫንኩት። ቢያንስ ስድስት ኮምፒውተር ነበር license የሌለው።
የለም አንቺ አንቺ ጭነሹ ይመስለኛል። እኛ ስንገባ እንደዚሁ ነው ያገኘሁት። ሶስት ነበረ እኔ ነበረ እኔ ወደዚህ ቢሮ ስገባ ማለት ነው።
እሺ አዲሱን ኮምፒውተሮች ዘርግታቸዋል የተሰጣቸው?
አዎ በርቶ እንትን ተብሏል። ማን ምንድን ነው ከነራዎች መጥተው
connection አግኝተዋል ሁሉ
connection አግኝተዋል። ከነራዎች መጥተውም አስተካክሎታል። ብቻ የሆነ system ኡን እንትን ብለውታል። እየመጡ እየዞሩ license እንዲጫንላችሁ እኮ ነው። license እንዲጫን ready ካረጋችሁ አግኝተው አርጌዋል።
እንመጣለን በቃ አንድ ቀን በቃ እሺ፣ የምትመጡትን ንገሩኝ። ለምን ያ እንትን ጥግ ላይ ስለሆነ ማከፋፈያ ምናምን አስተካክዬ እንድጠብቃችሁ።
አስተካክሎ አስተካክሉ። አይ ዝግጁ ሆነ ይጠብቃል። የምንመጣው መቼ እንደሆነ አይታወቅማ። እደውልሻለሁ ይላል የምንመጣ ቀን ግን እሺ እሺ። አይ ያው ግቢ ውስጥ ያው አከፋፈያ እጥረት ስላለ እየተዋዋሰ ነው። ባለፈው እንትን እየተባለ የነበረው። እሺ እደውልልሻለሁ። አንቺ ደህና ነሽ? ልጅሽ ደህና ነው?
ደህና ነው፣ ደህና ነው።
አደገ አደገ። አዎ አዎ።
የት ነው የምታስቀምጪው? daycare እዛው
የለም እዚህ daycare ሰፈር ሰፈር እያስቀመጥሽ?
አዎ ሰፈር እየከፈልኩ ነው። ይኸውልሽ እዚህ የለም አሪፍ ገና አልተጀመረም በደምብ ይሁን። እሺ እሺ፣ በቃ እንገናኛለን። ትመጣለህ?
እሺ እሺ እሺ